ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንደውለው
hello
ሁሉ ስፖርት ነው ባኮ የምንደውለው
እንትን ትናንት withdraw አድርጌ ነበርና ወደ ቴሌ ብር ከሁሉ ስፖርት እሺ
ከዛ ከዛ እምቢ አለኝ። ከዛ እንትንም በ- በቴሌግራም ላክ ተብዬ ነበር transaction እና እሺ ልከዋል አዎ ልኬያለሁ።
እሺ ስልኮትን ንገሩኝ
ዜሮ ዘጠኝ አርባ ስምንት አርባ ስምንት አርባ ዘጠኝ አርባ ዘጠኝ ስልሳ ሰባት ስልሳ ሰባት አስራ አንድ ሀይላ ሀይላ ወልደ ምረት
እሺ ሀይላይ ተላልፎሎታል መልስ ስናገኝ እናሳውቆታለን
አቤት ተላልፎሎታል መልስ ስናገኝ እናሳውቆታለን በትዕግስት ይጠብቁ
እሺ እሺ እጠብቃለሁ።
Gracias.